ሄሎ ሄሎ፣ ሰላም እንዴት ነህ?
አድርገው እስከ ጅጅጋውን አለው መኪና ምን አልከኝ? ሄሎ ሄሎ፣ ጅጅጋ አለው መኪና ጅጅጋ የት ነው ያለኸው?
ጅጅጋ አሁን ወዳይ ነው ያለው።
አዊ የለም ወንድሜ፣
ስንት ቁጥረኛ ነው?
አይ ዛሬ የለም አልቋል።
ነገ እም፣ አንድ ሰው አይደለም የአንድ አዎ ከዛ አልጀመርንም፣ ለዛ ነው። እሺ
አ እሺ እንትን አሁን የት የት አካባቢ ነው እንትን መናኸሪያው? እሺ